Hello ሰላም ጤና ይስጥልኝ።
አሁን ደውዬ ነበር ከሰላሳ ደቂቃ በፊት።
እሺ ምን ነበረ? ይቅርታ አ- account ብያቸው ነበር አስተካክላለሁ ብሎ እስካሁን አላስተካከሉም።
እ የምን account ነው? agent ነህ? customer ነህ?
እ አረ እኔ እንትን ነኝ ምን አጭ- አጫዋች ነኝ cashier ነኝ።
cashier ኬት ነው? የት shop ነው?
አስተዋይ ደብረ- ደብረ ዘይት
አስተዋይ ደብረ ዘይት እ፣ cashier one እና ሶስት ዘጋብኝ ብለኸኝ ነበር አይደለ?
አዎ አዎ።
አዎ ከፍቼልካለሁ እኮ ከዛም በኋላ ተከፍሎላል።
አይ አሁንም እዛው ላይ ነኝ እኮ ያለሁት አሁንም እህ አሁንም እንትኑ ላይ ነኝ ያለሁት ግን እየሰራልኝ አይደለም user log out out ይለኛል።
okay እሺ አንዴ እንዴት ክላክልን በቃ በየትኛው ልላክልሽ? ሁለት እንትን ነው ያለው account ነው ያለው።
account ቴሌግራም ላይ ነው አዎ የትኛው ላይ ነው ምልክላችሁ?
በ በዩ- ማ- በማን ስም ነው የተከፈተው?
ምኑ ቴሌግራም shop ኡ አም፣ አስተዋይ ነው አይደለም የሚለው አስተዋይ በሚለው ቴሌግራም ላክልን።
እኮ አይ እንትን ነው እኮ የምልሽ ቴሌግራም ላይ ሁለት ነው ያለኝ ብዬ ነው ማዋራችሁበት።
በ agent ኡ አዋራን፣ በ agent ኡ account አዋራን።
እሺ
እሺ